Hello ጤና ይስጥልን።
አብሮ ይበላል።
ከ We Plus Solution ነበረ ምደውልሎት።
ምናምን ነው We Plus Solution የ Plus Solution አዎ፣ application ላይ ተመዝግበው ነበረ አዎ።
እና አሁን ላይ application ላይ የተመዘገቡ service ኦችን active እያደረግን ነበረ እና
እሺ፣ አንዳንድ መረጃዎችን ልጠይቆት ብዬ ነው።
እሺ። ምን ነበር?
እሺ፣ የሚሰጡት አገልግሎት እ፣ ኮምፒውተር እንትን ነው
አዎ፣ አክሰሰሪ አክሰሰሪ። እሺ፣ በ- የእንትን ቤቱ ስም TL የሚለው ነው።
ነው TL ብዬ ነው እንትን የሚለው። እሺ፣ አካባቢ የት አካባቢ ነው?
መገናኛ ቤቴልሄም ፕላዛ መገናኛ ቤቴልሄም።
ቤቴልሄም ፕላዛ አለ። አዎ።
እሺ፣ ያንተ ስም
ነብዩ ዳንኤል
እሺ፣ ዜሮ ዘጠኝ በዚህ ቁጥር ስለ ድርጅቱ ሙሉ መረጃ ማግኘት ይቻላል ወይስ ሌላ የስራ ቁጥር አሉት?
ምን ሌላም አለ።
እሺ ለ- በየትኛውን እንትን ልበል?
ያኛውን ሊስቶች በ text አደረግልሻለሁ። business card ኡ ላይ ያለው አዲስ እሺ።
ምስል እሺ እንደ- እንደሱ ከሆነ መረጃውን ልጨርስና ከዛ እንትን ትነግረኛለህ ይሄኛውም ማለት ነው። እ፣ የስራ ሰዓቱ ከሰኞ እስከ ቅዳሜ ነው ወይስ ከሰኞ እስከ እሑድ አዎ፣ ነው?
ከቅዳሜ ሰኞ ሰኞ እስከ ቅዳሜ። ሰዓቱስ ከሁለት ሰዓት ያው ሰዓት ጠዋት ሁለት ተኩል ጀምሮ እስከ ማታ አንድ ሰዓት አንድ ሰዓት። እሺ ም።
እሺ። በተጨማሪም ደግሞ ስለ የድርጅቶትን license ወይም TIN number ወይ ካልሆነ የመታወቂያ ካርዶትን በቴሌግራም መላክ ይችላሉ።
እም፣ ይቻላል።
እሺ። በዚህ በሆን ቁጥር ልክል በቴሌግራም ልኩትን ቁጥር እልክልዎታለሁ በቴክስት ማለት ነው። በተጨማሪም ደግሞ ካምፓኒያችን ማስታወቂያ ላይ እንደሚይሳልና በብሮድካስት ለብሮድካስትና ለሶሻል ሚዲያ ማስታወቂያዎችን የእርስዎንም ድርጅት በማስታወቅ በኛ አስተዋዋቂዎችን በ- በቻላኞች እርስዎ ስቶር ላይ ሂደን ማስተዋወቅ እንችላለን። ፈቃደኛ ከሆኑ ማለት ነው በሚመቸው ሰዓት schedule አውጥታችኋል
እም፣ ሌሎች product ኦችን የምታስተዋውቁት እኛ ሱቅ ጋር
አዎ የእናንተ የ- የእናንተን ማለት ነው የእናንተን product ያው የሚያስታውቁት በየኛ እንትኖች ናቸው።
Okay፣ ይቻላል።
እሺ፣ አመሰግናለሁ በጣም እሺ።